ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
አቤት ከዊ ፕላስ ሶሉሽን ነው የምንደውለው።
እ ከዊ ፕላስ
አዊ
ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
ከሚ- ምን አልሽኝ?
ከዊ ፕላስ ዊ ፕላስ ሶሉሽን
ም- ሄሎ።
ከየት?
ከዊ ፕላስ ሶሉሽን
ምን እያልሽኝ?
ከዊ ፕላስ ሶሉሽን ነው የምደውለው።
ሄሎ አይሰማም?
እ ከዊ ፕላስ ሶሉሽን ነው የምደውለው።
ሄሎ